ስንት ይኖራል ክትጀምር
Hello
ወይ አስራ ስምንት ሰባ ሰባት ምንድን ነው እንድታረግልኝ
order number ንገረኝ።
አስራ ስምንት ሰባ ስድስት
አስራ ስምንት ሰባ ስድስት እሺ አይልሃለሁ።
ሰባ ስድስት እሺ እሺ አስራ ሰባ ስድስት እሺ እለካለሁ። እኔ የምልህ ሁለታችሁም እያወራችሁ ነው እንዴ?
እ?
እ?
Hello
ሌላው አቤት አቤት
ማነው ስምህ?
ኤርሚያስ እ?
ኤስ ኤርሚያስ ሀብታሙ አጠገብህ አለ አዎ ነው
እኮ እንደ ወይ እሺ አይልሃለሁ። ይሄንን እሺ ይሄንን አይልሃለሁ።
እሺ እሺ